ጤና ይስጥልኝ። ሁሉ ስፖርት በኮም ኑር ነው።
ሰላም ነው። ትናንትና ማታ እሺ እ፣ ሶስት ሺህ ወጪ አድርጌ ነበርና የለም የት እንዳስገባ
ትራንዛክሽን በዝ- በዚህ ስልክ ቁጥር ነው።
እሺ፣ አንዴ አዳምጠኝ። transaction history ውስጥ ይግቡና ያስተላለፉበትን ያገኙታል። እሱን screenshot አድርገው ቴሌግራም ላይ ላኩልን።
ከየት ከሁሉ ስፖርት ውስጥ አዎ
ወዴት ትራን ወዴት screenshot አድርጌ የላከው?
ት- ቴሌግራማችን ላይ እዛው ጥያቄ ምልክቱ ጋር አለሉት የ website ኣችን ጋር እሺ ቴሌግራማችን አለ እሱ ጋር ይላኩ።
እሺ